አቤት ሰላም ጤና ይስጥልኝ። ቴሌዬ
እንኳን አብረን
አለን። ምን ልርዳት?
ጥያቄ ለመጀመር ነበረ አልጀምር ብሎ ነው ለዛ ነው።
ምን ለማለት?
ጥያቄ ለመመለስ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ እድሉን ይሞክሩና ጥያቄና መልስ አለ። ሰባት ቁጥር ላይ ቋንቋ ይምረጡ። ሶስት ቁጥርን ሲነኩት እድሉን ይሞክሩና ጥያቄና መልስ አለ። እድሉን ይሞክሩ በትኬት ብቻ ነው። ጥያቄና መልሶች ደግሞ አሉ። እሺ game ኡን ይዩትና ግልጽ ያልሆነ ነገር ካለ ያሳውቁን። እሺ